ጤና ይስጥልኝ። አንቺ?
አብሮ አስጠላኝ። እንትን ነበር። hello
ወንድማችን ምን ልርዳዎት?
አስመዝግቤ ነበረ ወደ ዘመን ቤት አልገባልኝም ብዬ እ፣ ግን አሁን ተስተካክሎልሃል ተብዬ ተደውሎልኝ ነበር በዚህ ስልክ ማለት ነው።
እሺ ግን check ሳደርገው ምንም የለም አልገባም።
እ፣ check አድርገውት ነበር። ማን ልበል ስምዎትን?
አለም አለም አለም አሁን ደውሎልኝ አለም።
ነበር።
እሺ ሲያዩት አልገባሉትም? ቤት ተስተካክሎልሃል ተ- አዎ አዎ እዛ ገብቼ ቼክ አድርጋለሁ። ቴሌብሬ ላይም ተሞልሶ ከሆነ ብዬ ቼክ አድርጋለሁ። የለም ሁለቱም ላይ አልገባሉትም።
አዎ አዎ አዎ እሺ ገመያችን መልሰን ቼክ አድርገን እንደውሎታለን።
እሺ እሺ እሺ እሺ መልካም ቀን።